ያለ ወር ሁለት ለወዳውት
አሎ
ጤና ይስጥልኝ። ሁለት ለወዳውት
እንትን ነበር ትራንዛክሽን ብር እንትን ለማለት ለማውጣት ቴሌ ብር አማራጩ ተቋርጦብን ነው።
አዎ ሲስተም አፕዴት እየተደረገ ስለሆነ ነው። በትዕግስት ጠብቀው ነው።
እሺ ምን ዛሬ ያልቃል?
አዎ ካለቀ ዛሬ እንትን ይላሉ።
ማለት አይታወቅም የሚያልቅበት ሰዓት።
አዎ አዎ
እሺ